እጠቀማለሁ።
ሁሉ ስፖርት ነው የምንረዳው?
እንዴት አለ ሰላም አለሽ?
እግዚአብሔር ይመስገን።
በአስራ አምስት እምቢ ብሎ ነው መሰል ከሽባክ አላደረጋችሁም።
እሺ
ምን የሲስተም ፌደሪክ ነው ምንድን ነው? ኦን አካውንት ነበረ
ምንድን ነው የሆነው ቦት?
አንድ ክለብ ብቻ ነበር የጠላው። ሌላውን አግኝተንና ከሽባክም አላደረጋችሁም።
እሺ ቴሌግራም ላይ የትኬት አይዲዮትን ይላኩልን።
ኦኬ አታች አድርገው።
አዎ
እሺ እሺ